Hello
አዎ አነሳ ይሰራል አይደለ አዎ ግን በራሱ ስልክ ነው የደወልሽው አይደለ አዎ እኮ በራሱ ስልክ ሳይሆን በዋናው በ call center ኡ ደውዬ ነው በ call center ኡ ልደውል ለምን በ call center ኡ እደውላለሁ በ- በእኔ ቁጥር ነው እንጂ የምደውልልህ ሳይሆን በኮ- ወደ call center ኡ ነው የምትደውይው
እኮ ወደ call center ኡ ነው እኮ የደወልኩት አሁን ወደ call center ኡ ነው የደወልሽው አዎ በዜሮ ሁለት ቤት መጨረሻ ነው የደወልኩት ነው okay ስለዚህ አዎ።
እ፣ ሰርቷል ማለት ነው ሜሪ ጋርም ደው- ጠ- ጠርቷል ማለት ነው ይመስለኛል አሁን ምን እናድርግ መሰለህ በአንዴ በአምስት ሰው ስልክ ምናምን ላስደውል wait የሚያደርገው ምናምን እንዳውቅ ማለት ነው ሁላችንም ኦንላይን እንሆንና አዎ።
በእኔም ማ- ሳይሆን በአንተም በሜሮንም ስልክ ሳይሆን በሌሎች ሰዎች በአምስት በስድስት ሰው ስልክ ላስደውል Okay።
ከዛ የሚመጣውን wait የሚያደርገው ምናምን እንየው ከዛ አሪፍ ነው ማለት ነው ኦኬ።
እሺ